hello hello፣ እናት
አቤት፣ ደህና ዋልሽ?
እንዴት ነሽ?
እንዴት ነሽ? ተኝተሽ ነው እንዴ?
ናት ትንሽን እያስተኛው በዛው እኔም እ፣ ድምፅሽ ጉንፋን ያዘሽ?
አይ ድካም ነው።
አይዞሽ።
እንዴት ነሽ?
አቢጌል ከበደ ነው።
እ?
አቢጌል ከበደ።
አዎ አይ ልጁ ጠየቀኝና እየሰራ ስለሆነ እ፣ ከዛ አቢጌል ከበደ አልኩትና ሞር ደግሞ አረጋግጭ ሲልኝ ችግር የለውም ብዬው ነው።
አዎ፣ ፎቶ መረጥሽ እንዴ?
አይ አብረን ነው የምንመርጠው እንትኑን እየሰራ
ቪዲዮውን ይመስለኛል። አዎ
መቼ ነው እንትን የምንለው የምንመርጠው?
እስቲ ሲለን ነው እሱ እየሰራ ስለሆነ ሲጨርስ
በቃ ምረጥ እሺ።
ይለናል።
አዎ፣ አቢጌል ከበደ።
በቃ አይ ልክ ነኝ የተሳሳትኩ መስሎኝ ነው።
አይ ልክ ነሽ፣ ደህና ነሽ።
አለሁልሽ። እንዴት ነሽ?
peace ነው በረታሽ።
አለሁልሽ።
ድካም ደህና ነኝ እግዚአብሔር ይመስገን።
እ፣ አሪፍ ላይ ነሽ። አንቺ አታንኮሻኩሽ እስቲ።
አዎ ስራ ውልሽ ነው?
አዎ ስራ ቢሮ ነኝ።
በቃ አሪፍ ነው።
እሺ እናት ደህና ሁኚ።
እሺ እሺ፣ ቻው። እሺ።
ቻው።